ال...
الو إيه ده؟
ኤልሲ ወይ
ደህና ነሽ?
እንዴት አመሸህ?
እንደምን ነሽ?
በሰላም ገባህ?
አዎ
እንዴት ግን ነው?
አምሽተን ገባን።
የምር እውነት ምን ነው መንገድ ተዘጋ?
እ፣ ደግሞ የእንትኑን የሰሚቱን ነበር ያዝኩኝና ኦኬ
ሁልጊዜ እንትን ነበረ ጊዮርጊስ ይዘን እኛ ሰፈር እንሄድን ነበረ ምን ይዘውና እ ዛሬ ግን ከስብሰባ ስላመሸን
አላገኘኸውም?
የሰሚቱን ያዝንና ተባበሩት ወርደን ከየት እናገኝ
ወይኔ አላገኘንም።
አላመሸኸውም?
እያቆራረጥን እያቆራረጥን ኧረ እባክህ
እ?
እና እንደዛ አድርገህ መጣ ሄሎ ሄሎ
እ፣ ይቆራረጣል መሰለች ዋይፋይ ደከመችብኝ። በቃ በዛኛው ልደውልሽ።